ठीक
चलो
ሄሎ ሄሎ ሄሎ ጤና ይስጥልኝ።
አይሰማም?
ይሰማል ይሰማል።
እሺ ሀሚድ ነኝ። ምን ልርዳ?
እንትን ገንዘቡ እንትን በሲበት እንቱ ቴሌብር በስንት ሰዓት ፕሮሴስ ማድረግ ይቻላል?
ማለት አዎ
ማለት ማለት አልገባኝም ጥያቄ።
Last night I have sent uh, 10,000 from my best bet account into Te- Telebir account.
ኤኒ ሳውንድ ፕሮሰሲንግ
So it has taken a lot of time. Until now I didn't get for that man.
ያ ኦኬ ለሚ ቼክ ኢት ዋን ሞር ታይም አንድ Whoa, whoa, it's uh, bro. Uh, 09, the- not this number, for other number.
ኦኬ ቴል ሚ ዘ ነምበር 0933 ኦኬ
07 እሺ
03 እሺ
34.
እሺ አም ቼኪንግ ኢት ራይት ናው
Okay.
Hello Uh, hello.
Say 5000 or 10000
ምን አልክ?
አምስት ሺህ ወይስ አስር ሺህ?
አስር ሺህ አስር ሺህ አስር ሺህ
እሺ check እያደረኩት ነው።
አዎ
ያ ወደ አህመድ መሐመድ አሊ account still process እያደረገ ነው። ወደ ቴሌ እና ስንት ሰዓቱ ነው? እስከ last night እኮ ነው። በሀያ አራት ሰዓት አለፈችው።
Okay፣ ወደ ሌላ ቁጥር ነበር አይደል የላከው?
አዎ።
ወደ ራሱ አይደለም አይደል?
አ ወደ ራሱ ቁጥር አይደለም አይደል?
የራሴ ቁጥር ነው። ሁለቱም የራሴ ቁጥር እኮ ነው። አህመድ መሐመድ አሊ ነው ብለው።
አዎ አዎ ገብቶኛል። ግን ተመሳሳይ ቁጥር አይደለም።
አዎ አይደለም zero nine አስራ እና እንትን revert ማድረግ አይችልም አንዴ ጠብቀኝ። አይ የሚቻል አይመስልም። አንዴ ልጠይቅና እንመለስ።
እና በ- በ- በእንትን Commercial Bank አይሻልም እንዴ? እዛ ይሻላል መሰለኝ።
እሺ አንዴ ጠብቀኝ።
አዎ እንደዛ ይሻለኛል። በእናትህ ቆይ፣ እንደ መንገደኛ ነኝ። እሺ አዎ እሺ እሺ
ሄሎ አይ ሄሎ
ትንሽ ጠብቀው እሺ፣ ይስተካከላል፣ ይላክልሃል።
እሺ እ፣ በኦንላይን እንትን እ፣ phone ላይ wait online ወደ ቴሌብር ወደ ቴሌብር
አዎ በ- በራሴ account ወይስ በሌላ account?
እሺ let me tell you the account እ፣ ከ- zero nine እ፣ fifteen
251933070334 ኖ ኖ ኖ ኖ ኖ ፎር ዛት ዋን
it is uh, sent to that one, that number and it is ኖ ዶንት ሰንድ ፎር ዛት ዶንት ሰንድ ፎር ዛት ነምበር አይ Uh, you አት already አት ብሮዊንግ ordered- you already ordered uh, withdrawal
እንዴት አት- አትጠይቁም እንደ በእናትህ ለምን ትለካለህ? እኮ ራስህ- ጉዱ ላይ ራስህ ነህ አልደብኝ እኮ withdrawal እኮ ደንበኛችን አ
withdrawal እኮ እኮ ነው ራስህ ኦርደር ያደረግከው ነው የጻፍከው
በቴሌ ብር ነው ላካ hello አዎ አዎ ወደ ቴሌ ብር ማለት ነው እና አይጠይቅም። በእናትህ ለምን አይጠይቅም? በእናትህ እንዴት ነው በ እንዴት ለምን እንደዛ ትለካለህ? ለምን why I እኔ didn't አይደለም- send for እኔ that አይደለም it's not me sir
ለምን ትለካላችሁ? በእናትህ ምንድን ነው እንደዚህ? በእናትህ ሰው ይጠብቀኛል። አሁን ከዛ መከፈል መጡብኝ። ለምን ትለካላችሁ? በእናትህ ወደዛ እሺ ለማንኛውም process እያደረገ ነው እሺ አተዋ cancel አደረገው እዛው cancel ማድረግ አይቻልም
zero nine ወደ zero nine አስራ አምስት ነው የተላከው አይደለም
አዎ አዎ ወደ zero nine zero nine fifteen twenty two ነው አይደለም አዎ twenty two zero one fifty nine
አሁን እንደዛ ከሆነ ጥሩ ነው። ምን ችግር አለው? እኔ ሰ- ሰላሳ አራት መጨረሻ ላይ መሰልኩታ።
እሺ በቃ እሺ
እሺ፣ እሺ።